Hello ጤና ይስጥልን ዋሽንግተን የህክምና ወኪል ጤና ይስጥልኝ።
አቤት
የ እንትን እ?
ሄሎ
የጨጓራ ህመም ባለሙያ አላችሁ እንዴ?
አለን አዎ ዛሬ ስምንት ሰዓት ላይ ይገባሉ ስምንት ላይ አዎ
እሺ፣ እሺ፣ thank you። እንትን malaria test ታደርጋላችሁ? ወባ
የወባ
እ
አንድ ጊዜ check አድርጌ መልሼ ልደውልሎት hello ወይ አቤት።
check አድርጌ ልደውልሎት እሺ፣ መልካም እሺ